እዛም እየጠራ ነበር።
ሄሎ ይሰራላ jirta akkam hin hojjeta Isha, eh, hojjete.
inda Kawo- gamuis Inna gama.
me osoo osoo kan kee hin cufin awwaqeen haa yaalo ati hin cufin
Ish.
yaalaara
Eh, minii takka kennite.
ish hin seenne miti Hmm. አሁን የትኛው ላይ ገባ? የኔ ዌቲንግ ላይ ነው። አሁን መግባት ነበረበት እዛኛው አንዱ አንዴ ኦኬ አንድ አንቺ ጋር ያለው ም፣ ምልክቱ መምጣት ነበር። ይሄ ቁጥር ገባ አይደል? አዎ በጣም ጥሩ። አዎ አወቀን ሴኔ ሚያወቀ ያ ልጅ ሁለት ሶስተኛው እም፣ ይሄ ስራ ላይ ነው፣ ያም ስራ ላይ ነው። እም፣ አወቀ ገባ። ሁለቱ ናቸው የሚሰሩት ማለት ነው። እ፣ እ፣ አ ማን እያወራ ነው? አይደለም እዚህ ነው የተያዘ። በዳሶ እኮ እዚህ እዚህ ነው። ሁለቱም ቦታ እ፣ አ፣ ይለመርካ ገባ
Kaisi ammoo kile suuraan seenu.
ኦኬ ሶስት ሶስት ይሰራል።
Yetinye.
ይሄ መክሲም ነው እያወራ አወቅም አወቅም ገብቷል። okay ስላላነሳሽ ነው የጠፋ እም። ይሄ ሴት okay። እም። አሁን አንድ ሁለት ሶስት ሶስት ኮምፒውተር ይሰራል ማለት ነው። እም። ቆይ ከስኝ ሄዱ ኮምፒውተሮን ከነሱን አማ ነው ጀተን ጀቾ ነው ሶሪ ያለም አይሰሩ ዋና ጀሪማ እሺ በቃ ቆይ